ኢንዱስትሪዎች
hello ይኸው ልኬልሃለሁ አሁን ያልከውን ነው።
ምን
እ?
ምን ምንድን ነው የላክልኝ? አባ አሁን አላወጣን እኮ እዛ ከቴሌ ብር ወደ ቤት ቤት አላወጣም ያለህን ነው?
አዎ
okay አዎ፣ አይ እኔ ላክልኝ አልኩህ የነበረው ምን መሰለህ አንተ የቴሌ ብሩን መሰለኝ የላከው ይሄ ሁለት ሺህ ምናምን ያልከውን ነው አይደለ?
አዎ ያኛውንም ልክ ያለው fail ብሎ እዛው ላይ ይቆማል። በቃ ስንት ሰዓት ሙሉ እምቢ ብሎ ገብቶኛል። አዎ እሱ ሳይሆን እኔ ደግሞ የፈለግኩት ገና ይሄ ቻፓ ውስጥ ገብተህ ብር ልታስገባ ስትል ከላይ አዎ።
ሚ- minimum እና maximum ማውጣት የምትችለው የሚጽፍልህ አለ።
እሺ በቃ የቻፓው ልላክልህ።
አዎ ቻፓ ላይ ገና ስትገባ አዎ።
ሙሉን እሱን screenshot አድርገህ ላክልኝ። ቻፓ ውስጥ እንደገባህ ልክ ስልክ የምታስገባ ብር የምታስገባበት ላይ አለ አይደለ?
አዎ ቀዛ ላይ እሺ።
እሺ እሺ አይ እሺ